Tienes que የተበራበት ናስትልን
ሰላም ነው አለን። ወ- ከአዲስ አበባ ወደ ባህር ዳር በረራ ፈልጌ ነበር ለዛሬ።
ለመች ለዛሬው እሺ ሌሉ ተገጠብኩኝ ሌሉ አንድ ደቂቃ ይጠብቁኝ እሺ
የለም እሺ ዛ- ዛሬና እ፣ ይህን ሰሞን በረራ ያሉት ሙሉ ሙሉ ናቸው በረራ የሚጀምረው ሮ- ሮብ ነው አዎ በረራ የሚጀምረው ሮብ ነው እስከዛ ድረስ ያሉት ሁሉም ሙሉ ናቸው ያው ይህን ሰሞን በዓል ስለሆነ ቶሎ ነው የሚሞላው hello እሺ እሺ በቃ
እሺ ሌላ ምረዳውት ነገር ይኖራል
የለም አይ የለም ገኝ
እሺ ስለደወሉ እናመሰግናለን መልካም ቀን ይሁንልዎት እሺ እሺ